ጤና ይስጥልኝ።
አብሬሽ ነኝ።
ጫካ ቡና Morning Star branch ነው።
ያ ነበረ ግን አሁን ሌላ ሰው ላይ ነው ያለው ስልኩና ወይ ሌላ contact ትሽ እሺ፣ ሌላ ቁጥርሽ ሳይ
አሁን የጠ- እሺ፣
ዜሮ አስራ አንድ ስድስት ሁለት
ዜሮ አስራ አንድ ስድስት ስድስት ሰባ ሁለት ስድስት ሰባ ሁለት እሺ፣
አርባ ሶስት ሰላሳ ሁለት
እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።